ሄሎ ሄሎ ሶል ወይ ወይ ይቅርታ ቴሌግራም ላይ አጣው። ደግሞ በቴሌግራም ልደውልልህ አስቤ።
እሺ ምን አልሽ?
እ የእንትን ማለት ነው መሰለ ዛሬ ይዞት የወጣው እ
ሽንኩርት ንግስት ኖ ድንች እሺ ካርላ አደባባይ እና ያዘዘችው ሰላሳ አራት ኬጂ ነው
እሺ የደረሳ ስድስት ኬጂ ነው።
እ ስንት ስንት ስንት ሰላሳ አራት አስራ ስድስት አዎ
እሺ ከአንዴ ልደውልላችሁ። ስሟን ንገሪኝ።
ኦኬ ኦኬ ኦኬ የዲሊቨሪ ከፍላለች ሶል። አይ ትክክል ነው ሶል።
እሺ እሺ እሺ መቶ ሀምሳ ብር ከፍላለች። ሶሪ እሺ በቃ በቃ እሺ ሶል እንዴ ተቀያሪ የተሰጠ